hello ሰላም ጤና ይስጥልኝ።
hello hello አይሰማም?
እ hello አይሰማም? hello አማርኛ አላውቅም።
hello አባ hello hello አቤት ኦ ምን ፈልገህ ነው?
ማን ማ